ሄሎ ሄሎ
አቤት ሰላም ነው እንዴት ነሽ?
ሰላም ጤና ይስጥልኝ።
ዩቲዩብ ለመማር ነበረ።
እሺ ኦንላይን ነው ስልጠናው የሚሰጠው አሁን ላይ ሙሉ በሙሉ በኦንላይን ነው የሚሰጠው። class ኡ እሺ።
ተጀምሯል። በሳምንት ሶስት ቀን ለሶስት ወር ነው የሚቆየው
እሺ
እና ማክሰኞ፣ ሐሙስ፣ ቅዳሜ ነው class ኡ። እዛው ባሉበት ሆኖ ነው የሚማሩት። ያሉበት አካባቢ ኢንተርኔት access ካለ እሺ በስልክዎት እዛው ባሉበት ሆኖ ነው የሚማሩት። አሁን ተመዝግበው ክፍያውን ፈጽመው ቴሌግራም ላይ ይልኩልንና በኢሜይሎት ነው የሚላክልዎት ትምህርቱ።
okay ስንት ነው ክፍያው?
ክፍያው የሶስት ወር ሙሉ ክፍያው አስራ አምስት ሺህ ብር አስራ አንድ ሺህ ብር አስራ አምስት ሺህ ብር አስራ አምስት ሺህ ብር አዎ
እሺ
እሺ ልመዝግቦት?
እሺ እንትን ብዬ እነግርሻለሁ።
እሺ እሺ እናመሰግናለን።